Hello? Mãe. Hello?
Alô?
É isso, amanhã.
ሰላም ሰላም እንዴት ነህ?
አለ ሰላም ነታ ፍቅር ነኝ እኔ እ፣ በ-
እና
አንድ ኦርደር የሬስቶራንት ሎኬሽን ብቻ ገብቶ የከስተመር የለም።
እስቲ እ ልየው እስቲ እኔ ንገረኝ።
እሺ።
order number ህን?
አርባ አንድ ስልሳ ሰባት
አርባ አንድ ስልሳ ሰባት ምን አዲስ አበባ ኢትዮጵያ ነው የሚለው
ሬስቶራንቱ አይደለም። የከንጂ ሄሎ
ሄሎ አይሰማም።
የለም እንዳለ የ customer location የለም።
እሺ አንዴ ሊከፈትልኝም አንዴ ጠብቀኝ። እሺ
እሺ